ማነው?
ወዬ ሰላም ወይ ብርሃኑ ወዬ ወይ በቃ cancel ይሁን እቺ ልጅቷንም cancel ይሁን አትስሪ በላት።
በቃ እሺ እሺ አልወጣህማ አንቺ በቃ እሺ።
ከምግብ ቤት አለሁ አዎ ምግብ ቤቱ ጋር ነኝ። ልንገራቸው አዎ ወይ ልንገርልህ ወይስ ትነግራቸዋለህ? ታገናኘኝ ይሄው ብላለች።
ኧረ ነገ- ኧረ ላገናኝሽ እሺ
hello በቃ cancel ይሁን እሺ እናቴ። አልተጀመረማ ሌሎችም order ኦች አልተሰሩም አይደል?
አልጀመሩም በቃ አልጀመሩም። አዎ የለም።
እሺ እሺ እናቴ
እሺ አዎ፣ በቃ እሺ ቻው እሺ መልካም ቀን ለአንተ